ዳዊት
ጤና ይስጥልኝ። ከቢጃ ኢትዮጵያ ነው የምደውልሎት።
ከምን ከቢጃ ኢትዮጵያ ነው የምደውልሎት ከግሮሰሩት እሺ
አዲስ የቢጃ የመለያ ቁጥር ከን ነበር text አልገ- አልገባሎትም ምን አይነት መለያ ቁጥር
የመለያ ቁጥር ማለት ነው የደንበኝነት መለያ ቁጥር
እሺ ከገባኝ አይ፣ እኔ እንጃ አላየሁትም ግን ከደረሰ ይደውልሻል እሺ ካልደረሱት አሁን ያዙት ንገሩት እሺ ምናልባት ካልደረሱት እሺ ምንም እስክሪፕቶ አልያዝኩማ
እሺ መልሶ ይደውልልን በሰማንያ ሰባ ሰባ እሺ እሺ